ጤና ይስጥልኝ።
ጤና ይስጥልኝ።
ሲስተርስ ካፌ ነው።
የለውም ምንድን ነበር?
ስለ POS ኡ ለመነጋገር ነበረ።
እዛ አይደለሁም ዛሬ እረፍት ነኝ።
ሰሙታል ደንበኛችን።
ምን አልሽኝ?
ከአሪስቴ ነው የምደውለው። ስለ POS ለመነጋገር ነበር።
አዎ ግን ዛሬ እረፍት ነኝ።
okay፣ ሌላ ስልክ መስጠት ይችላሉ?
እሺ የሚኖር ስልክ ልስጥሽ?
እሺ፣ ያ- ዜሮ ዘጠኝ
አስር አስር ሀያ ሀያ ሰማንያ ሰማንያ ሰላሳ
ሰላሳ አዎ ደስታ ትባላለች። ማናጀር ናት።
እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
አሜን።